ሄሎ ጤና ይስጥልኝ። እንዴት ነህ?
ጤና ይስጥልኝ።
አብረሽ ትመጣ?
እኔ የምልህ
እሺ እ፣ ትኬት win አድርጌ ነበረ እና አምስቱ ዚግ ስለሆነ ሞቢል ባስከፍላቸው አሻሸመኔ ማለት ነው።
እሺ ሞቢል ባስከፍላቸው ይከፍሉኛል?
ይሰጠዋል። አዎ፣ ችግር የለው።
እሺ ሞቢል ግን ክፍት ነዋ።
እ፣ እኔ እንጃ እርግጠኛ ያለውም አ፣ አምስቱ አሁን ትላንትም ከትላንት ወዲያም እ፣ ዛሬም ዝግ ነበረ። ለዛ ነው አሁን እኛ ደግሞ እንቆርጣለን ብር በሚያስፈልገን ሰዓት ለመውሰድ ስንል ዝግ ነበረ።
ክፍት ነው የሚሆነው። እስኪ አቦስቶ የት እ፣ የት ቦታ ነበረ?
ሻሸመኔ አቦስቶ ማለት ነው።
እሺ ቆይ አንዴ ሄሎ ሌላ እሺ ርቃ እንዴ ካለበት አካባቢ ሞቢል
አይርቅም። አይ ትንሽ እ፣ ሀያ አምስት ብር መንገድ ነው በባጃጅ ቢያንስ።
በቃ ክፍት ነው የሚሆነው። ከሆነ ግን ደውለህ አሳውቀኝ። እሺ መልሰህ እሺ፣ እንትን እላቸዋለሁ። እሺ እሺ።